ከችፕችፕ ነበረ የምደውለው።
እሺ
እ አጠቃላይ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
እህ እ ያሉት ነገር ካለ የተመቹትም ነገር ካለ እ feedback ለመቀበል ነው የደወልነው።
እ ጥሩ ነው። አንድ ግን ዋጋ እ ተፈላጊ የሆነ label ታደርጉና የተፈላጊነት እንትኑ ደግሞ ሲጨምር ያው የመጨመር ነገር አለ። ከዛ ውጭ okay ግን overall- ይጨምራል።
አ ከዛ ከዛ ውጭ ግን overall አሪፍ ነው። which nice በቃ በዚሁ ቀን በጣም አሪፍ ነው።
እሺ እሺ ያሉትን እናስተካክላለን። እ በጣም ሌላ ግን ሌላው አስተያየት ይጠበቃል።
አሉ ወይ ብለው የሚነግሩ ነገር ካለ ምናችን ናት
ከዚህ ሌላ እ ፕላትፎርሙ ላይ ካዩት ይቀራል።
platform ኡ ላይ እ
እ ካዩት item ኦች ውጪ ሌላ ብጨምሩ ብለው የሚነግሩን አለ።
ውይ እስካሁን እኔ ምን ልል አልችልም። ብዙም know-how ስለሌለኝ አንድ ብቻ ነው order ያደረኩትና እህም።
more በደንብ ስግባ ወደዛ ይደረግ
እሺ እሺ፣ እናመሰግናለን ስለተጠቀሙ። መልካም ቀን።
እሺ እሺ
እሺ።